ነበር ልንገረው እንደዛው ጌትነት ሄሎ ጌትነት ሄሎ ጌትነት ያላልኝ ያልከኝ ኦርደር ማለት ነው አንተ ዲፖዚት ላይ ቆጥብ ነበር እንዴ
እና ከኔ ዲፖዚት ላይ ተቆርጦ እኮ አሳውቂያለሁ
ነው እንጂ የምግብ አልቆረጠብህም ለዛ ነው ያልተሞላልህ የምግብ ብር አልቆረጠብህም delivery fee ብቻ ነው ተበልህ የቆረጠው እሱም ብቻ ነው
ቆርጦ የምታውቅ የነበር
አይ አልቆረ system ላይ አልቆረጠብህም ለዛ ነው